ሄሎ ሄሎ ሰላም።
ሰላም።
እንትን መኪና ሊፋን አለ ተብሎ ነው ሊፋን አምስት ሀያ አዎ።
አለን። አዎ መ- ማየት ይቻላል?
ይቻላል።
የት?
መስቀል ፍላወር ናዝራ ሆቴል ፊት ለፊት እዛው ዋናው መንገድ ላይ አ ዋናው መንገድ ላይ አፍሮሊንክ መኪና መሸጫ የሚል አለ። በእሱ ቅያስ ወደ ውስጥ ምንድነው የኮረሻ መሰለህ?
አምፖ- አምፖሊ የኮረሻ መኪና መሰለህ?
መሸጫ አለ። ናዝራን ዝቅ እንዳልክ በሱ ወደ ውስጥ አዎ።
ም- ምንድን ነው የምትጫወተው?
ማሊባባ ማጫወት። እሺ አዎ።
ታወቅ